hello
ጤና ይስጥልኝ። አቤት ደውለው ነበር።
እንትን ነው ዋሽንግተን የህክምና ማዕከል ነው።
አዎ ሰላም እንዴት ናችሁ?
ሰላም ደግሞ እንትን ነበር የጉልበት እግር ላይ ማረሽ ነበር
እሺ።
ትሰራላችሁ?
አዎ እንሰራለን እም፣ ስንት ነው ዋጋ?
እኮ ማዘዣው ማየት ያስፈልጋል። ማዘዣ ማየት ያስፈልጋል። እንደሱ ለመናገር አለ አለ ማዘዣ አለ።
ስልክ ለ- ልስጦትና ቴሌግራም ላይ ፎቶ አንስተው ይላኩልኝ።
እሺ እንትን ላኪልኝ እናቴ ቁጥርሽን።
መላክ አልችልም። ልንገ- ልንገሮትና ስልካችንን እሺ
ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ዘጠኝ እሺ ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሶስት ጊዜ ሀምሳ አንድ ሀምሳ አንድ ሀምሳ አንድ
ሶስት ጊዜ ሀምሳ አንድ አዎ ቴሌግራም ላይ ፎቶ አንስተው ይላኩ።
ማን ልበል ስምሽ? ይቅርታ ችግር የለውም። ቴሌግራም ላይ ያይ- አየዋለሁ። የዋሽ- እሺ ሰላሳ ሰላሳ ዘጠኝ ሀምሳ አንድ ሀምሳ አንድ ሀምሳ አንድ አዎ ለስታፍ አይቀንስም እንዴ? ለምን ሊኮስታ ለሚሰራ ስታፍ
ማለት በ- በራስዎት ከመጡ
አ ምናልባት አስተያየት ያደርግሎት ይችላሉ እና ታሞ ከሆነ ማዘዣውም ያናግሯቸው ሲመጡ።
ኦኬ ማን ነው ማናውቀው ነው ነጥብ እዛ አሉ ሲቲ ስካን የማራ ያሉ ሰዎች አሉ ራሱን የቻለ እም፣ ወይ ደግሞ ስልካቸውን የእነሱን ልስጦት እና ያናግሯቸው እሺ ማላስቸግርሽኝ ነው ዜሮ ዘጠኝ እሺ ሰማንያ ስምንት እ ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ
እ፣ ዝም ብዬ ስማቸውን ያው የዋሽንግተን ሕክምና አዎ፣ ልበላቸው ነው ልክ ነው።
እና ሆላንቺ ልላክልሽ ቴሌግራም ላይ ታይዋለሽ ዋጋውንም እነሱ ብሎ ጋር መላክ ይችላሉ። እነሱ እ?
እነሱ ጋር ለእነሱ መላክ ይችላሉ። አዎ እዛም እሺ አለ እዛው በዛው ስልክም ስላለ በዛውም ይጠይቋቸው። እንደዚህ አስተያየት አለ እሺ።
ብለው ይጠይቋቸው።
እሺ አመሰግናለሁ እዚህ ይስጥልኝ እሺ ደህና ነሽ?
እሺ።